hello ወዬ አእምሮዬ
ወይ ጥጌ
ይቅርታ ቻርጅ እኮ እንትን ብላ አሁን ትንሽ ቻርጅ አድርጌ ነው። አዎ ደህና ነህ?
ደህና ነኝ።
ውሎ ሰላም?
ተመስገን ምንም አይልም።
okay አሪፍ
እንዴት ነህ አንተ?
ቆንጆ አሪፍ ምን ጎሎኝ?
ደህና እሱ ነው
እኔ የምልህ ወይ ለአዲስ ሚዲያ interview ሰጠህ እንዴ?
ሰጠው ዛሬ ስንት ሰዓት ያስተፈልገኝ
እ እ
ማነው ቤቲ ምናምን የምትባለው ሴትዮዋ
እ
አፈወርቅ እንዴት ዋላችሁ? አለን አዎ ቤቲ ጋር
አብራችሁ ነው የሰጣችሁት?
ቤቲ ነው የምትባለው አይደል? ጋዜጠኛውን እ ጋዜጠኛውን እንጂ ቤት የምትለው እ
እኔ ደግሞ የእኛ ቤቲ ጋር ሁኜ ያልክ መስሎኝ ነው።
አይ አይደለም።
ረጅም ጊዜ ያዙ አዎ በጣም በእውነት በል ማርያም እ almost ጀሚ እኮ ደውላልኝ ዮሴፍ እንዲሰጥ አድርጊ ብያት
አዎ
ዮሴፍ ደግሞ አልፈልግም ሜዳ ላይ መታየት አልፈልግም አለኝ አለች።
እ
ሜዳ ላይ መታየት አልፈልግም አለኝ ምናምን አለች።
ምን ምን ነው ደህንነት አደረገው እንዴ ራሱ
አይ ባለፈው እኔ እንደዛ ብዬ ነበርና እ የትግርኛ interview አልነበረ አ
ለምን እንደማትፈልገው አይነት ነገር ጠይቆኝ ነበርና አይ ምናምን ብዬ አውርቼው ነበር። አሁን እሷን ገልብጦ መሰለኝና
አሃ አልፈልግም አለኝ ምናምን ብላ
አዎ
ሌላ ጊዜ ቀጠሮ ይዛል ለነገ ነው ምናምን እያለች ነበረ።
እም።
ምንድነው basic እንትናቸው
ታየው ነበረው። አሁን አንተን የሚጠይቁ ሪፎርሙን ነው reform ኡን base አድርጎ
እም።
እንዲጠይቁ ይችላሉ። እሱ ነው ያለው። ከእሱ ሌላ ነገር የለውም።
okay አንተ ICT ነው የጠየቁ?
አዎ ቴክኖሎጂ?
አጠቃ- የስኬት ስኬት እንደነበረ ምናምን okay okay። አዎ ለአንተ ይመቻል። አዎ። እም፣ አሪፍ ምንድን ሙሉ ነው?
ፕሮግራም ነው የሚሰሩት።
አዎ ታዲያ ጻፊያ ቁጭ ብለሽ አዎ እንደሱ ነው የሚያደርጉት ይመስለኛል።
ቢሮህ ላይ ነው?
እ ቢሮህ ላይ
ማ እ እንትኑን ቢ- ቢሮና ከስድስት ቁጥር ላይ ዳታ ሴንተር ላይ ላብ እየዞር ላይ እየዞርኩ ነው እንጂ
ኦኬ።
እየዞርኩ ነው። እንደሱ ነው የተሰጠው። እ እም፣
ያው ዮሴፍ ቢሰጥ አሪፍ ነበር ወይ ቤቲ?
ያው ግን ሪፎርም ብላ ነው እች- እች እንትና ራሷ አሁን እያናደደችኝ ነው።
ማን ጀሚ?
እም።
ሪፎርም አይደለም ለአንተ የጠየቁህ
እኮ አሁን አንተን ሪፎርም ብላ ነው የምትመጣው። I think ይመስለኛል ወደ አንተ
እም፣
እንጂ የስራው ባለቤት ዮሴፍና ቤቴሌም ናቸው።
ዮሴፍ እና እነሱን ቤቲ እኮ ነው የምልህ። አሁን ብዙ ጊዜ ይህ ዝም ብለህ ጣልቃ እየገባህ እንትን የምትለው ነገር ባለቤቱን ትተህ
ለአንተ ደስ እንዳለህ መሆን የለበት።
እንትን ነው እኮ የምልህ። basic እንትኑ ነው መከተል ያለባቸው እና አሁን እነሱ በደንብ basically ማውራት ይችሉ ነበረ። በተለይ የመጡ ለውጦችን ከአሰራርም ከምንምም ከተገልጋይ ሁኔታም አጠቃላይ ነገር ማብራራት ይችሉ ነበር እነሱ። አረ ቆይ ነገ ወይ እንደዛ አደርጋለሁ በደንብ አውርተንበት ራሳቸው እንዲይዙት። ቤቲ ችግር ስለሌለባት ቤቲ ያዥ ወይ ልትላት ትችላለህ።
እሷ ብትልሽ ራሴ ዛ- አዎ፣ አስይዛት አለሁ። ዮሴፍ እምቢ ካለ ለአንቺም ጥሩ ነው፣ ለ- ለ- ለ ICS ጥሩ ነው እላታለሁ።
አዎ፣
አይመስልም?
አይ አሪፍ ነው እንደሱ ብታረግ።
አዎ። ቤት ገብተሃል አሁን?
አሁን ቤት ገብቻለሁ። እግሬ ልታጠብ ነው እንግዲህ
OK አሪፍ አልያዛ በቃ እግርህ ታጠብ።
ነገ እንገናኝና ጤፋችንን እንጫለን።
ጤፋችንን በቃ ጠዋት earlyሱን እናደርግና እኔ ወደ ወፍጮ ቤት ወስዳለሁ። ደግሞ መኪና ታመቻችና አንድ ላይ የኔም ያንተም በየመንገዱ እየጣለ እንዴት ያንተ ጥሬው ነው የምሄደው ይሄ ጥሬው ነው የምወስደው።
ጥሬው ነው። የእኔ ደግሞ እንትኑ ነው አስፈጭቼ ነው መውሰድ ያለብኝና እ።
በቃ ጠዋት እንደገባን ቁጥር አንድ እሷ ላይ focus እናድርግ። ሀያ ደቂቃ እንኳ አይፈጅብንም እኮ።
አዎ
አሪፍ አንቲ አምሬ thank you።
እሺ በቃ እሺ ቻው። እሺ